ያስለምደኛ አሮጌውን ሕይወት ደግሜ እንዳልኖረው አዲሱን አዳም ለብሼ ዋለው ያለበስከኝ ልብስ ክብር አውቀዋለው ከኃጢአት እጠብቀዋለው ከበደል እጠብቀዋለው ከርኩሰት እጠብቀዋለው አንድ ቀን ጌታዬን አያለው በመንፈስ እጠብቀዋለው በኃይል እጠብቀዋለው አንድ ቀን ጌታዬን አያለው በሰማይ ያለ አክሊል ኃጢአትን ለነሳው ድል ላሸነፈ ትግሉን ለጠበቀ ልብሱን አውቃለው ምህረት አለ ስወድቅ ያነሳኛል የቆሸሸ ማንነቴ ደምሃት ያነጻል ነገር ግን አንተን በመፍራት በመውጣት በመግባት ቃል ኪዳንህን ሳልበድል መኖርሻለው በእውነት ይጠብቀኛል በሰማይ አክሊል ይጠብቀኛል የዘላለም ክብር ይጠብቀኛል የድል ሽልማት ይጠብቀኛል የአሴት ሕይወት ይጠብቀኛል በሰማይ አክሊል ይጠብቀኛል የዘላለም ክብር ይጠብቀኛል የድል ሽልማት ይጠብቀኛል የአሴት ሕይወት ለተጠራሁበት ጥሪ ሆኜ እንደሚገባው በስም ያለኝን ክብር ፍጹም ሳላቃልለው ለኃጢአት እንደሞተ ለጽድቅ እንደተነሳው ላንተ ከሚቀደሱት ጋር መለየትን እሻለሁ ይጠብቀኛል በሰማይ አክሊል ይጠብቀኛል የዘላለም ክብር ይጠብቀኛል የድል ሽልማት ይጠብቀኛል የአሴት ሕይወት ይጠብቀኛል በሰማይ አክሊል ይጠብቀኛል የዘላለም ክብር ይጠብቀኛል የድል ሽልማት ይጠብቀኛል የአሴት ሕይወት እስር ነኝና በጌታ ፈቃዴን የማላደርግ አልኖርም ለራሴ ደስታ እኔ እንደምፈልግ እጅን ይዘ የምትመራኝ አንተ ወደ ወደድከው እስከ ጽዮን የኔ ጉዞ እንዲህ እንዲሆን እሻለሁ ይጠብቀኛል በሰማይ አክሊል ይጠብቀኛል የዘላለም ክብር ይጠብቀኛል የድል ሽልማት ይጠብቀኛል የአሴት ሕይወት ይጠብቀኛል በሰማይ አክሊል